ጊዮርጊስ ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
hello ጤና ይስጥልኝ።
አብሮ ይስጥልን።
የ account history ን ለማወቅ ፈልጌ ነበረ።
account history አዎ፣ እሺ።
የቤት አካ- ምን ምን ለማድረግ ፈልገህ ነው?
እ፣ ብር እያ- ላወጣ ነበርና ሁለት ሺህ ሌላ ቦታ ገብቶብኝ ነበር።
በ voucher ሆነብክ?
አዎ፣ እንደዛ ሆኖ እ፣ ነበረ እሺ።
እና አዎ።
አውጥቼ ነበር።
ኮዱን ለማግኘት ነው?
አዎ፣ አዎ፣ አዎ።
ከሱቅ ላይ ለመቀበል ፈልገህ ነው ብሩ?
ይቻላል እንደዛ በ voucher?
በ voucher ከሆነ የወጣው ከሱቅ ላይ መቀበል ትችላለህ፣ ግን ኮዱን ማወቅ ያስፈልግሃል።
አዎ፣ ኮዱን ደግሞ ከ- account history ላይ ትገባና እሺ፣ ከዛ voucher history የምትላለች እሺ፣ ከዛ voucher history ላይ ደግሞ እ፣ ቀን አስገባ ይልሃል። እሱን ስትከፍተው ማለት ነው።
እሺ፣ ከዛ ቀኑን ያወጣህበትን ቀን ታስገባለህ ሁለቱም ቦታ ላይ።
እሺ፣ ከዛ ልክ search ስታደርገው ፊደል እና ቁጥር የተቀላቀለበት ኮድ ይሰጣል፣ voucher code ብሎ ማለት ነው። ብሩን መጠን እዛ ላይ ያለ ልክ ከዛ አዎ።
ያ- ያችን ኮድ ይዘህ ወደ ቤት ቤት ሱቅ ስትሄድ ይሰጡሃል።
ደብጭ ሱቅ አለ ማለት ነው።
አዎ። የት አካባቢ ነው ያለኸው አንተ?
እኛ ወደ ጭናክሰን የሚባል ሀገር ከጂጂጋ ሰባት ኪሎ ሜትር የሚሮጥ okay። ጭናክሰን እንኳን የለም፣ ግን እንትን አለ፣ ጅጅጋ አለን።
አዎ።
ጅጅጋ ላይ መቀበል ትችላለህ ስትሄድ እሺ፣ ጅጅጋ።
አመሰግናለሁ።
እሺ አባሽ